ጤና ይስጥልኝ። ሄሎ ሄሎ ወይ ቻፓ financial hello
አዎ፣ ምን ነበር?
አ፣ አሁን ብዬ ነበርና ቴሌግራም ላይ በቻፓ ላክልኝ ብላችሁኝ ነበርና በሌላ ቴሌግራም ልኬላችኋለሁኝ። ሰማንያ ሶስት መጨረሻ ሰማንያ ሶስት ቤት መጨረሻ ሰማንያ ስልክ ላይ ከቴሌ ብር እንትን screenshot አድርጌ ልኬላችኋለሁኝ።
እሺ check አድርገን እነግሮታለን።
ቁጥሩ ግን በዚህ ነው ሰማንያ ስምንት ቤት በ- በተወልኩበት ስልክ ነው።
ላኩልን፣ ስልክ ቁጥሩን ይላኩልን። እሱ ላይ
አ?
ትክክለኛውን ስልክ ቁጥር ይላኩልን።
okay በእንትን ከእንትኑ ጋር ዲፖዚት ከፎቶ- ያደረጉት ስልክ ቁጥር አንድ ላይ ይላኩልን።
እሺ ፎቶ እንትን ከፎቶ በታች deposit ያደረኩትን ቁጥር ልካለኝ። እሺ